ሄሎ ሰላም ጤና ይስጥልን። ቤስት ቤት
አዎ እንትን ፈልገን ነው ከቤት ቤት ላይ ውዝድብ ብር ቢ
ውጅ ድሮ ብለህ ነበር።
አዎ እና እስካሁን አልተመለሰም።
ፔንዲንግ ላይ ነው።
አዎ እንትን ከስልኩም እነግርሻለሁ።
ደውለህ ነበር ከዚህ በፊት አዎ ብዙ ጊዜ ደውል
እኮ አሁን approve እያደረጉልን ስለሆነ ትንሽ ታገሱን። እሺ
አሁን ወይ
አዎ ማለት manually ስለሆነ ትንሽ ሊዘገይ ይችላል እንጂ ይገባል።
ስልኩን ልንገርሽ ከ withdraw ከደወልክ ልከውልህ ነው የሚሆነው ብዬ ስላሰብኩ ነው።
ከሁሉም እ ከሁሉም ነው።
አይ ከደወልክ ተልኮላቸዋል ማለት ነው።
አይ ካንሰል አላለማ ዊድሮ